ነገር አለ የምፈልገው ነገር እሺ
hello hello አቤት hello ጤና ይስጥልኝ።
አቤት ጤና ይስጥልኝ።
ከድር ገበያ ነበር የደወልኩልኝ።
ኦኬ እኛ ጋር አጋር ለመሆን ተመዝግበው ነበር። ሰላም አ- አዎን አዎን አዎ በትክክል ያልገባሁት ቅር ያለሁት እኔ የማግዞት ነገር አለ።
እ፣ አዎ እኔም በ- ያው ትንሽ ተወሰነች ላይ ስለሆንኩት የምትገቤ እንጂ እ፣ አንዳንድ ቀ- ግልጽ የሚሆኑ ማብራሪያዎች ያስፈልጋል። አሁን አዲስ እንደመሆን ኦኬ ትክክል ነው። ታንኪዩ ስለደወላችሁ አመሰግናለሁ።
እሺ እሺ እ፣ ምን- አመሰግናለሁ።
የነ- የነበረው እንትን ምንድን ነው? hello ምን ወይ okay፣ አጥ- አሁን ያለው ማለት አጠቃላይ system ኣችሁ የዛ ላይ በተወሰነ ለማየት ሞክሬያለሁ።
okay በ- እ፣ ስለዚህ ወይ ሰች ልደውልሽ በዚህ ስልክ ነው ማገኘሽ ወይስ?
አዎ አዎ በዚህ ስልክ ነው የደወልኩት።
እሺ እሺ እሺ እሺ አመሰግናለሁ።